hello hello ይስጥልን።
እባክዎ ስልኬን ምን አይነት ማን እንደሆኑ ምን አይነት ሰዎች እንደሆኑ ምን ቁጥርም እንደሆነ አላውቅም። bio ላይ አድርገው ብዙ ሰዎች እየደወሉ ያልሆነ ያልሆነ ጥያቄዎችን ይጠይቁኛል። እንዴት ነው ማድረግ የምችለው?
እ፣ ማለት ይህንን የደወሉት ግሎሪ real estate ነው።
አዎ፣ ሩሌት ነው እንዴ? ይቅርታል አዎ አዎ አዎ። እሺ እሺ፣ ችግር የለውም። እሺ